hello ፍቅር
ከሰማንያ ሰባት ሰዓት ድረስ ስልክ አይነሳልኝም። ቦታው ላይ ያልነው ያለሁት location ደርሻለሁ።
ሰማንያ ስልክ ሰባት አይነሳ ሰማንያ ሰባት ሀምሳ ሰማንያ ሰባት ሀምሳ ሀምሳ order ደርሻ ቦታው ላይ customer ስልክ አይነሳልኝም።
እሺ እሺ ማን ነው ስምህ አማር
እ?
አማር አማር ሂላ አማር አመር?
አይሰማም አማር አማር አ
እሺ በቃ አይልሃለሁ እሺ